ሄሎ
ወይ ጤና ይስጥልኝ ምክር ቤት
የ- የሆነ ብር ውስጥ አድርጌ ነበር እሺ እና አልገባኝም። processing ላይ ነው?
ነው ምናምን።
እህ።
አዎ፣ ሌላ
ሄሎ ፕሮሴስ ላይ ነው ምናምን ነው የምልህ።
process ላይ ነው። አዎ ብዙ transaction ስላለ ነው አባቴ ይገባል በራሱ ጊዜ አይደለም ቆይቷል እኮ ይሄ ነገር ብ- በጣም የቆየ ነው።
የቆየ ነው መቼ ነበረ አዎ፣ በጣም የቆየ ነው እንዳሉ ሁለት ሶስት ወር ምናምን ቆይቷል። ከዛ ላይ ማለት ነው ሶስት ወር
ሶስት ወር አዎ።
okay።
ቀኑን ልንገርሽ?
አይደለም ከ September ከ September በኋላ ያለው የ- በፊት የነበረው expired አድርጓል ተነግሮ አይደል?
ነበረ አዎ እሺ
እና አሁን ምን ማድረግ የምችል- የምችለው ነገር ያለ አይመስለኝም
እንደዛ ነው እንዴ?
ቀድመን እንትን ማለት ነበረ በ- አዎ እየተነገረ ነበረ ከዛ በፊት እ፣ እንዲ- እንዲጨርስ ያላለቅ እንትን ያለ ሰው ካለ ማለት ነው አላየሁም እኔ ደግሞ ወደ ቀኑ ዘጠኝ ስምንት ሁለት ሺህ ሀያ ሶስት ነው እ፣ ቆይቷል ማለት ነው።
ስንት እህ፣ ዘጠኝ ቀን ስምንተኛ ወር ሁለት ሺህ ሀያ ሶስት
ዘጠኝ ማለት ከ September በፊት ነው ሶስት ወር ሆኖታል ነው ያልከኝ ሶስት ወር አልፏል አይደል?
አዎ ይቅርታ በጣም expired አድርጓል ከዛ በፊት የነበረው transaction
እሺ እና አሸባ አመሰግናለሁ